ጤና ይስጥልኝ ኬሲ በረራ መረጃ ማዕከል በኩል ልርዳው?
ጤና ይስጥልኝ። አዲስ ሮም ነው አዲስ ሚላን ለሀያ ደርሶ መልስ ዋጋ ማወቅ ፈልጌ ነበር።
ሀያ December ሀያ December መመለሻው ለመቼ ነው?
ለስድስት January January ስድስት እም፣
የአንድ ሰው ነው አይደለ?
ለአንድ ሰው ኦኬ እሺ፣ ያየሁት አንድ ደቂቃ እሺ።
domanda della situazione a me è arrivata con una dimostrazione di forza, però attualmente forza. Perché
አለው ያየሁት ነው። እሺ እሺ መመለሻውን ሶስቱን ብታደርገው ጥሩ ነው።
January ሶስትም አዎ፣ እሺ፣ አንድ ደቂቃ እሺ።
ይቅርታ መስመር ላይ ስላስጠበቁት
ምንም አይደል።
ዝቅተኛው ዋጋ ያለው በ Egypt Air ነው። አንድ ሱቅ እህ።
ካይሮ ላይ ያለው እሱኛው መቶ አስር ሺ ዘጠኝ መቶ ስልሳ አምስት ብር ነው። ካይሮ ላይ አምስት ሰዓት ከሀያ አምስት ደቂቃ እ፣ transit time አለው።
እም፣ Ethiopian የለም።
አይ ይሄኛው ዝቅተኛው ዋጋ ነው። Ethiopian Airlines መመርጥ ኢትዮጵያ ይበልጣል ከዚህ።
የኢትዮጵያ ኢትዮጵያ Airlines ሰው ይጨምራል ዋጋ
እሺ፣ በዚህ አጋጣሚ ሌላ ማ- ለ- ከአስራ ስ- እም፣ ከአስራ ሰባት እስከ ሀያ ድሬዳዋ ደርሶ መልስ
እ፣ ደርሶ መልስ አስራ ሰባት መነሻው ነው ከአዲስ አበባ በኛ በኛ አዎ በኛ አስራ ሰባት አስራ ሰባት በኢትዮጵያ አስራ ሰባት እሺ፣ አንድ ደቂቃ መመለሻውን ከስንት ጊዜ በኋላ ላድርገው? የድሬዳዋ ሀያ ሀያ
መመለሻው ሀያ እሱም የአንድ ሰው ነው አይደለ?
አዎ
የድሬዳዋ መሄጃዎች መሄጃው በአስራ ሰባት መመለሻው በሀያው ሙሉ ነው። መሄጃው መመለሻው
እም፣ መሄጃ ያለው በሀበሻ በሀያ አምስት እና መመለሻ ከበዓሉ በኋላ ከበዓሉ በኋላ ነው ያለው
አ፣ ከበዓሉ በፊት ያለው በሀያ አምስት ነው በአስራ አምስት ይቅርታ
ኦ
በሀበሻ አስራ ስድስት መሄጃ አስራ ያለው ሰባት የለም አስራ ስድስት አስራ አስራ ሰባት ሰባት የለም
በአስራ አምስት ነው ያለው አልከኝ መሄጃው በአስራ አምስት ከዛ መመለሻው በሀያ ሁለት ነው ያለው።
እሺ አመሰግናለሁ እሺ፣ እናመሰግናለን ስለደወሉልኛ። መልካም ጊዜ።